Hello አቤት
እ ጤና ይስጥልኝ እመቤት
YouTube ነው የምትሰራውት?
የእንትን Donkey Tube እንትን የእርዳታ ምናምን ፈልጌ ነበረ።
እሺ እ ከይቅርታ ጋር አሁን ላይ የበጎ አድራጎት ጉዳዮችን እየመዘገብን አይደለም።
እ ስንጀምር እናሳውቃለን።
እሺ መ- መ- መቼ የሚጀመረው መቼ ነው?
አሁን ላይ አንድ ሺ አምስት መቶ እና ከዛ በላይ የሚሆን case አለን።
እ ስንጨርስ ማስታወቂያ እናወጣለን። በ Donkey Tube ድረገጾች ላይ እና- እናሳውቃለን።
እ እሺ እሺ፣ አመሰግናለሁ።
እኔም አመሰግናለሁ።